አቅሜ ይግባኝ በድህነቴ ላይ ምን አመጣብኝ ሆነ ወይ አይ ስሄድ ስሄዱዬ ሴር ሴር ነጋ ጅብ አይበላም ቢሉኝ የናፋቂን ስጋ አይ አይ ጠዋት ማታ ሌሊት ይሆናል ትርፌ ከአንተ ያገኘሁት ኧረ እንደምን አለህ ኧረ እንደምን አለህ እኔ እንዳለሁ አለሁ የፍቅር አጋትስ መጋዣ ሆኛለሁ ረዘመዳዬ ረዘመዳዬ ረዘመዳዬ ረዘመዳዬ አይ እንክትክታለና ተሰበረ ጎኔ እንክትክታለና ተሰበረ ጎኔ ወትሮማ ወዳደግ መኝታ ላውቅን አይ እድሌ ነው እንጂ እድሌ ነው እንጂ እድሌ ነው እንጂ ሀብቴ መቻነሰ ብርቱካን ሲታደል ሎሚ የደረስ ሆነ አ- ኧረ ተውኝ ተውኝ ተውኝ ባካችሁ እንኳን የመሶቡን የእጄን ተውኩላችሁ አይ ኦደ ጦሩ ነፍሰ በላ ይሄዳል ባይር እንደሱም ወዶ እንደሱም ያምር አልግደረደር ይወዳል ሆዴ ማን ነው የመታብኝ ሽንጡን በጎራዴ አይ እ በከንቱ መኝታ የተጋደምኩ ቅር እያለ ወዴን ኩነን የገባሁ አህ፣ ቢነግሩት አይሰማ ጭርስ ባላገር ድንቅየውን ተኳሽ አርጎኝ ድንግርግር አይ አይ አህ እናትህ ይሉኛል ኧረ ልጄ ልጄ አባትህ ይሉኛል ኧረ ልጄ ልጄ እስቲ ትውልድን ቆጥረህ ንገረኝ ተወንድ አንተ ነህ ትዝ የምትለኝ አይ ተሽንጥህ ላለሁ ተዳለህ ላለሁ ተትከሻለሁ ዞር በል የአገር ልጅ ተከትያለሁ ዞር በል የአገር ልጅ ተከትያለሁ አይ እህ፣ እህ፣ እህ፣ እንዴት ይጣፍጣል የእስላም ቤት እንጀራ በውድ በቅዳሜ በባል የተሰራ አህ፣ ሆነ አይ ኧረ እንደምን አለህ አይ ምን ነው ባላየው ባልተገናኘን ምን ነው ባላየው ባልተገናኘን ራብ ሊገለኝ ነው አንተው ሰቀቀን አ- ሶዳዩና ይሉኛል ሀይ ሀይ ይሉኛል ሀይ ሀይ ሊያንከራትቱኝ ነው እንደ ጉርምሻይ ኦ፣ ስታረቀው አይ ሃሎ ማይ ዳርሊ ሃሎ ማይ ላበር ሃሎ ማይ ስዊታር ሲለኝ ከረመና ዝርግፍ አርጎኝ የደንዳሮጌ ቁና አይ ወደ የፈረንሳይ ባቡር ቤዳ አይታክተው እስቲ መድረሻን ቁሜ ልመልከተው አ፣ ተጨዋውተን ነበር ውል ያለው ነገር ቶ ተዘነጋ ተረሳ ይቅር አይ ዘመድዬ ዘመድዬ አዎ የጅብ ልጅ አጥንቱን ያደርጋል ጉርድምድም። እንዴት ነው ላይ ደስ የፈረንጅ አባግድም ወየ ኧረ እጆ እጆ ኧረ ደሴ ደሴ ኧረ ወረባቦ ኧረ ወረ ይመን እንዴት ነው አምባሰል ገራዶ ገራዶ አለቅልህ ልቤ ተንዶ ተንዶ ፍቅር በዛ ሜዳ ፍቅር በዛ ፀሐይ ፍቅር በዛ ችግር እንዳምከነከነኝ መሰንበት ደግ ነው ለጥላ ደረሰኝ አይ ምን ነው ባላየሁህ ባልተገናኘን ራብ ሊገለኝ ነው አንተው ሰቀቀን አይ የባባ ገልዳም የዘንዶ በረኛ የዘንዶ በረኛ በሞቱ ቆርጦ ነው አንተን የሚተኛ አይ እባብ ተድንጋይ ስር በእጅ አይመዘዝም የዘንድሮም ፍቅር እንደው ዝም እንደው ዝም አይ ጧት ማት ልሌሊት ኒያናል ትርፌ አንተ ያገኘሁት በላንጎራጓሪ አድርገኝ ቅርህ ደሞዝ ያነሰ ገረድ ይመስል እህ፣ ወይኔ እህ፣ ወይኔ እንዴት መራመጃ መሄጃ ታሰብ እሾክ ብቻውን እግርን ብዳብስ አ የዚህ ልጅ ቁንጅና የዚህ ልጅ ውበት በልቤ እንደሆን እንጂ አይደለም የእውነት አይ አይ እህ፣ እህ፣ ወይኔ አ ይሄ ትልቅ ጠንቋይ የአይነ ጥላ ያሻል ሳይ ሳይ ሁዬ ሳልጠግብ ይመሻል ኦይ፣ እንተኛ ታላችሁ እንገንደሰው ምኝታ እንደሆነ ቀርቷል ታንድ ሰው አይ እህ፣ ወይኔ ወይኔ ወይኔ ምነው ባላየሁ ባልተገናኘን ራብ ሊገለኝ አንተው ሰቀቀን እህ፣ እህ፣ እህ፣ አ በከንቱ ነው እንጂ አደራ አልኩህ፣ ማን ይለቅልኛል እንዴን ያየህ? አይ ወይኔ ለበራው ገብርኤል ለቁልቢ ጌታ አትሳልም ወይ? ለአራዳው ጊዮርጊስ አትሳልም ወይ? መርካቶ ራጉኤል አትሳልም ወይ? ከኔ መለየቱን ወድኸዋል ወይ? ከአንቺ መለየቱን ምኑን ወዳለሁ? ለካው ሚካኤል ተስዬልሻለሁ። ወይኔ ወይኔ ወይኔ ወይኔ